Good afternoon, Captain Miss Mahali speaking. Hello?
ሄሎ አሁን ደውዬልሽ ነበረ እሺ
ወደ እንትን ሞሮኮ ባትፈልጌ ነበረ።
እሺ፣ እዛ ላይ ጠብቅ።
እሺ አሁን ደውላለሽ
ሰማንያ ሶስት ነው ሰላሳ አንድ ዜሮ ስምንት በምን አሁን ጠፋ ጠፋ ቦታ